ጤና ይስጥልኝ። ሁሉ ስፖርት ባኮ ምንደብዳውት
እንትን ብር ወጪ ማድረግ ፈልጌ ቴሌ እንትን ሁሉ ስፖርት ጋር ሲሙ አልሰራ ብሎኝ ነበር። ምን ይሻላል?
ሲሙ ማለት
ክሬት ያደረኩበት ሲም እምቢ አለኝ።
ምን አሉት? ምን እያሉት?
አይሰራም ነው የሚለኝ። ሲሙ እምቢ አለኝ። ቴሌ ሲም እምቢ አለኝ
የሚለውትን እስቲ ስክሪንሻት አድርገው ይላኩልን። ስልክ ቴሌግራም ላይ ስልክ ልስጦት የያዙ
አሁን ልንገርሽ፣ check አድርጌ screenshot አድርገው የሚለውትን screenshot አድርገው ይላኩልን።
እሺ እና ስልክ ልስጦት።
እሺ አንዴ ጠብቂ። ዜሮ እሺ ዜሮ ዘጠኝ ሰባ ስምንት ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት
እሺ ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት አዎ እሺ እሺ መልካም ቀን